ሄሎ ሄሎ ጤና ይስጥልኝ።
okay ከችፕችፕ ነበር የምደውልዎት።
እሺ
complain አቅርበው ነበር። order አድርገው ያልመጣ item ነበሩት?
አዎ
እሺ ስልክ ቁጥሮትን ይነግሩኛል? order ያደረጉበት
ዜሮ ዘጠኝ እሺ
ዜሮ አራት ዜሮ አራት አስራ ስምንት ሰላሳ አንድ አስራ ስድስት ሰላሳ አንድ አስራ ስድስት አዎ እሺ ምን ነበር ያልመጣ item?
I think እኔ እንጃ ቆይ I think ድንች ነው እዚህ ላይ ድንች ነው ያለው order አዎ እንደዛ አጠቃላይ አራት ኪሎ የ group
አዎ እሺ ነገ ልክሎት ነገ መረከብ ይችላሉ አዎ እሺ ነገ እንልክሎታለን የት ነው location ኡ
እ፣ ቶታል አካባቢ ሶስት ቁጥር ማ የት ነው ይቅርታ ሶስት ቁጥር ማዞሪያ
ሶስት ቶታል አዎ okay ልዩ ስም ይዘው maybe እርግጠኛ ነኝ location ብንሞላ የት ነው እ
ቶታል የት ሶስት ቁጥር ማለት ብዙ ማዞሪያ ቶታል አለ ብዬ ነው ሶስት ቁጥር ማዞሪያ ሶስት ቁጥር ማዞሪያ አዎ
እሺ አንዴ ዘ- ብስራተ ገብርኤል አዎ ከብስራተ ገብርኤል ዝቅ ብለሽ ማለት ነው እሺ እሺ ነገ እንልክሎታለን እሺ እሺ መልካም እሺ